ጤና ይስጥልኝ ሁሉ ስፖርት ነው የምንወደው ሁሉ ስፖርት ነው የምንወደው አዎ አዎ ግን እንትን የኔ የኔ አካል ማለት ነው እሺ
እ አሁን ደግሞ እ ዝግ ነው wallet ኡ ማለት ነው
ምኑ wallet ኡ አዎ screenshot አድርገው በቴሌግራም ይላኩልን ከስልክ ቁጥሮት ጋር አድርገው በቴሌግራም ይላኩልን በየትኛው ቴሌግራም አሁን የናንተ ቴሌግራም ያለበት ወይ ስልክ ስልክ ልስጦት የያዙ ዜሮ ዘጠኝ ሰባ ስምንት
እስክርብቶ ዜሮ ዘጠኝ ዜሮ ዘጠኝ አስራ ስምንት ሰባ ስምንት ሰባ ስምንት ሰባ ስምንት አዎ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ዘጠኝ ሰባ ስምንት
አስራ ስድስት ሰላሳ ሰላሳ ዜሮ ስድስት አዎ እሺ በቃ አጠብቁልኝ በዚህም ሌላ እሺ እሺ